ሄሎ ስንቴ እንዴት አደርክ?
ሰላም እንዴት አደረስከኝ?
እግዚአብሔር ይመስገን ስንቴ። የንጽህት PC ጉዳይ እንትን አላለም ስንቴ እንዴት እናድርግ PC የላትም እና still ትናንትም ስትጠይቀኝ ነበረ manage የሚደረግበት ነገር ካለ ብዬ ነበረ ስንቴ።
አሁን ዛሬ ማክሰኞ ነው። actually ይህን ሳምንት ብቻ ነው ኤደን የምትኖረው። ሙሉ በሙሉ እሱን PC ነው የተጠቀመች ያለችው እሷ።
አሁን የራ- የራስሽ ነው አለ ንጽህት የራሷን ነው እንትን እያለች ያለችው ስንቴ እና assignment አለብኝ deadline አለብኝ ያለች ነው
እኮ አሁን ወይ በራሷ PC ለምን አትጠቀምም? ለዚህ week access የላትም እና እሱ ነው መሰለኝ issue የሆነባት ምን Telegram?
Telegram access የላትም። Monday Monday ም የለሽም አይደል?
አይ Monday ማ login ማድረግ ትችላለች እኮ እዛው ላይ።
okay። ስለዚህ አክ- መጀመሪያ subscribe ተደርጋለች።
አዎ already እንትን አላት access እና okay።
ትግባና እዛ ላይ በ- በግሏ PC ቀጥ ወደ ላይ ማለት ነው። በራሷ PC login ታርግ።
በቃ እሺ፣ ስንቴ እነግራታለሁኝ። ከትናንትና ጀምሮ ስትነግረኝ ስለነበረ ነው።
okay፣ በቃ በራሷ PC ለአሁኑ ትጠቀምና ይህን ይህን week ብቻ ነው በት እሺ ለትን ኤደን እስክትጨርስ ድረስ PC እሺ እሺ፣ ስንቴ መልካም ቀን። እሺ ቻው።
ላችሁ እሺ